መንፈስ አይደላኝ የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል ብሄድ አይመቸኝ እኔ ብቀመጥ አይደላኝ በአካል አይመቸኝ እኔ በመንፈስ አይደላኝ የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል የንጋት ቅዠት መቼም አይቻላትም ሕይወቴ ግብርሽ ነው የነፍሴን አላውቅም አትነኪ ክልክል አንቺ የበለስ ፍሬ ቢሆን ብዬ እኮ ነው መቸገር መጣሬ እንዳልቅር ጭንቀት የበዛ እንዳልሄድ ፍቅርሽ መቿዛ ላጣሁሽ ይብላኝ ለራሴ ሱሴ ነሽ ናፍቆቴ ምሴ እንዳልቅር ጭንቀት የበዛ እንዳልሄድ ፍቅርሽ መቿዛ ላጣሁሽ ይብላኝ ለራሴ ሱሴ ነሽ ናፍቆቴ ምሴ ጭንቀቴ ለፍቅርሽ በዋለ ትዝታሽ በልቤ ዋለለ አምኜሽ ፍቅርን በረዳሁኝ ተጎዳሁኝ አስቤ ይከፋሻል ብዬ ሆድዬ እግሬን በሰበሰብ አልኮሌን እንደበደለ ሰው ዋይታንን አበረ ብሄድ አይመቸኝ እኔ ብቀመጥ አይደላኝ በአካል አይመቸኝ እኔ በመንፈስ አይደላኝ የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል ብሄድ አይመቸኝ እኔ ብቀመጥ አይደላኝ በአካል አይመቸኝ እኔ በመንፈስ አይደላኝ የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል የቀን ቅዠት ሕልሜ ሆነሻል ሳስብሽ ሳነሳሽ ይመሻል ከተስፋሽ ርቄ ከምኞትሽ ወጣው አንቺም ሄድሽ ርቀሽ ፍቅርሽን ማጣው ውስጤ የነደደ በትዝታ ረመጥ በቃልሽ ታስሬ ሜዳ ላይ ብቀመጥ እንዳልቀር ጭንቀት የበዛ እንዳልሄድ ፍቅርሽ መጫዛ ላጣሁሽ ይብላኝ ለራሴ ሱሴ ነሽ ናፍቆቴ ምሴ እንዳልቀር ጭንቀት የበዛ እንዳልሄድ ፍቅርሽ መጫዛ ላጣሁሽ ይብላኝ ለራሴ ሱሴ ነሽ ናፍቆቴ ምሴ ደስታዬ መኖሮች ከብሬ እንዳይሽ ምክንያቶች ፈጥሬ በርቀት በናፍቆት አታጥቂ አትራቂኝ ጭንቀቴ ዋጋ ሳያወጣ ልፋቴ ናፍቆት ይዞ መጣ ጥረቴ ነበር እንዳይከፋሽ መውደዴ ማፍቀሬ መከፋ ጭንቀቴ ለፍቅርሽ በዋለ ትዝታሽ በልቤ ዋለለ አምኜሽ ፍቅርን በረዳሁኝ ተጎዳሁኝ